የለውም።
ጤና ይስጥልን። ሰርካለም ቸኮል አቤት።
ጥሩ ትባላለሁ። ከዋሽንግተን የሕክምና ማዕከል ነው የምደውለው።
እሺ።
በትናንትናው ዕለት ለሕክምና ወደ ተቋማችን መጥተው ነበር።
አዎ ትናንትና ቀጠሮ አስይዤ ቀረሁ።
አልመጡም?
እ ትናንትና መጥተው አልነበረም?
አዎ ትናንት መጥቼ ነበር።
እሺ። ያ ለአገልግሎት አሰጣጣችን ጥራት ለማ አቤት አቤት።
የአገልግሎት አሰጣጣችንን ጥራት ለማሻሻል የአገልጋዮቻችንን አስ እሺ ይቅርታ፣ አንዴ አንዴ ጠብቂኝማ።
እሺ ምን አልሽኝ?
የአገልግሎት አሰጣጣችንን ጥራት ለማሻሻል የአግ- የተገልጋዮቻችንን አስተያየት እየሰበሰብን ስለሆነ ነው።
አይ ማ- ማታ ዶክተር ጋር ቀርባለሁ ብዬ ቀጠሮ ሰጥቼ ነበር። hello ሄሎ ያሰሙት